መሰረት ነኝ ልታዘዝ።
እንዴት ዋልሽ?
እንዴት ዋልክ?
hello order እዚህ ይሰማኛል።
ነው።
እንዴት ሁለት ዋልክ?
order
እሺ
ሰማንያ አርባ ስምንት ሰማንያ ስምንት
አርባ ስምንት ሰማንያ ስምንት እና እና አርባ ዘጠኝ ዜሮ ዘጠኝ
አርባ ዘጠኝ ዜሮ ዘጠኝ ምን ሆነብክ?
አርባ ዘጠኝ ዜሮ ዘጠኝ ነው ውጭልኝ።
እንዲህ ተቃራኒ ወጣለት ነው።
ነው።
አዎ እሺ አንዴ በትልኝና እጠይቃለሁ። እሺ
እሺ
አንዴ ጠብቀኝ። hello ወይ ጸደቀና እንዴ እ?
ማነህ? ዚያድ ዚያ- ዚያር ነኝ።
አርባ ስምንት ሰማንያ ስምንት የቻኖሌ ነው። እሺ ሀያ ሜትር የሚሄደው ማለት ነው።
አዎ ያኛው እሺ።
ደግሞ አርባ ዘጠኝ ዜሮ ዘጠኝ ነው።
ከሰሚት ሴሚሲ ኮምፓውንድ እና ዚያድ ተቃራኒ ናቸው እንዴ?
ተቃራኒ ነው። በዛ ላይ ደግሞ አ, ሰማንያ ማን ነው አርባ ስምንት ስልሳ ስድስት ላይ ያስኩ እኮ ነው ይቆይብኛል ብዬ ሌላ ሶስተኛ order አዎ ወደ ፊጋ ስልክ ነው። እሱ ወደ ተቃራኒ ነው።
ፊፋ። ስለዚህ አዎ።
CMC compound የሚሄደውን እንዲወጣል የፈለግከው አርባ ዘጠኝ አዎ።
ዜሮ ዘጠኝ አዎ እሺ አንዴ ጠብቀኝ።
ሶስተኛው ነው ቢል ነው።
ዚያድ ወይ የበርገር ቤዙን ኮ- CMC compound የሚሄደውን አስወጥቼዋለሁ። እሺ አርባ ዘጠኝ ዜሮ ዘጠኝ እሺ እሺ፣ አመሰግናለሁ።
እሺ